ጤና ይስጥልኝ። ሄሎ ቪዛ ለምነኝ ባክዎት፣ ምን አይነት የጉዞ መረጃ ልስጥዎት?
እባክሽን መረጃ ፈልጌ ነበረ። ይሰማሻል በደንብ?
አዎ ይሰማኛል።
እሺ ባለቤቴ አሜሪካዊ ነው። እኔ ከዚህ ነኝ እና ለ honeymoon ወደ አውሮፓ መሄድ ፈልገን ወደ ስፔን፣ በሱ property እኔ ማመልከት እችላለሁ?
እሺ ደንበኛችን፣ አንዴ መስመር ላይ ጠብቁን።
እሺ
ሄሎ ሄሎ እሺ፣ ጤና ይስጥልኝ።
ልኝ እሺ ቀጥይልኝ፣ ምን ነበር ያልሽኝ?
በሱ property እኔ ማመልከት እችላለሁኝ? በአሜሪካዊ ነው ባለቤቴ እና ጋ- የጋብቻ ወረቀት አለን።
እሺ እ፣ እሱ የት ነው የሚኖረው? እዚህ ነው ያለው?
እ- ውጭ ነው የሚኖረው እ፣ ፕሮፐርቲ
እ? አሜሪካን ሀገር። hello ይሰማል?
ሁሉንም ማሳየት ነው።
እ፣ ምን አልሽኝ? እዚህ
ነው ያሳየት ላይ አዎ፣ እችላለሁ ወይ የሚለው ነው አዎ፣ አዎ ህጋዊ ጋብቻ ካሎት እ፣ ህጋዊ ጋብቻ እንዳሉ የሚያሳይ ወረቀት ካሎት ማስረጃ እሱን አሳይተው ቅርብ
አዎ። እናም ጫብል ስትሪም አለኝ።
ሄሎ ይሰማል? ትራቭልም አለኝ። ሄሎ ይሰማል?